तेरा सिलेंडर क्यों
هلا هلا و- ዶንኪው
አዎ ደንኪዩ ምን ልታዘዝ?
አ፣ እንትን የወጌሻ
እሺ መ- እንትን መጨረሻው ፓርት ላይ ነው አይደል ያለው? አሳይ አልገባኝም። ምኑ?
የመጨረሻው የመጨረሻው አሳይመንት ላይ ነው አይደል ያለው?
አዎ
እንትን መቼ ነው ስንተኛ ሶስት assignment?
ተማሪ ነህ?
እኔ አራተኛ። መቼ ነው መ- መጀ- መጨረሻው assignment የሚገባው?
እንጃ ቴሌግራም group ላይ ስለሚጻፍ እ፣ ስለሚለቀቅላችሁ እዛ ላይ ተከታተል።
አ፣ እዛ ቴሌግራም ላይ ብቻ ነው። የኔ የኔ ስልክ button ስለሆነ ነው እንትኑ ስልክ ልገዛበት የነበረው እንትን ስላልኩት ነው እዛ ስለተመዘገብኩበት። አይ አይቻ እሺ እንደዚህ በስልክ ደውሎ ማወቅ አይቻልም።
ይቻላል። እሺ መልሼ እደውልልሃለሁ ብጠይቅና
እሺ assignment አስገብታችኋል አይደለ?
አይ ያ- እንትን እኔ assignment መ- አላስገባ መ- መሀል ላይ መሀል ላይ assignment ተሰጥቶ ነበር። አሁን የመጨረሻ እንትን ተብሏል ስለተባልኩ ነው ሰዎች ጠይቃቸው
ምን
እ፣ የመጨረሻ የም- የምርቃቱ ማለት ነው
መመረቂያ ቪዲዮ የምርቅ አዘጋጅቶ አ ብላችኋል?
አ መርቅ መመረቂያ ቪዲዮ አዘጋጅ ተብሏል እና መ- መቼ እሺ እንደሚገባ ነው ያላወቁት።
ስምክም አለበት
ስሜ እ፣ ፈይሰል ፈይሰል ፈይሰል ድነስ ደ- እሺ ፈይሰል፣ ደውለሽ ስልክህን ያዝ።
ትነግሪኛለሽ እ
አዎ ስልክህን ንገረኝ። ዜሮ ዘጠኝ እ በዚህ ስልክ በዚህ ስልክ
ንገረኝ።
ይሄ ስልክህን ስልክህን ዜሮ ዘጠኝ ዜሮ ዘጠኝ ስልሳ አንድ
እሺ
ዜሮ አምስት
እሺ አርባ ሶስት ሰማንያ
እሺ ፈይሰል አሳውቅሃለሁ።
ደውለሽ እሺ ቻው።
እ፣ ሰላም እሺ አሜን። እሺ